Hello ኧረ ይቆራረጣል ምን ስታነሱ።
እሺ አሁንስ አይሰማም በደንብ?
አዎ አሁን ይሰማል፣ በደንብ ይሰማል።
እሺ
ማንን ያልሽ?
ቅድስት እ ቅድስት ኧረ እስካሁን አልገባም እኮ አስራ ምናምን ደቂቃ ቀረበ። edit ኡን ተዉትና edit የተደረገ ነው። ምን edit ኡን ተዉትና edit ኡን ተዉትና ዝም ብላችሁ አስገቡት። ያለውን ያዘዝኩትን ብቻ አስገቡት። እራበኝ እኮ ነው እንዴ!
አ- አይሆንማ እንደዛ ደግሞ edit አንዴ ከተጀመረ እንዴት አድርገው ትንሽ እንዴ እና ኮኔክሽን ትንሽ እያስቸገረ ስለሆነ ነው።
ስሚኝማ ቅድስት ይኸውልሽ ምን መሰለሽ እሺ ድራይቨሩ ያኛው ወር ሌላ ወርዷል ልሂድ ነው። እኔ ጋር ደግሞ አልገባም፣ እስካሁን አልገባም። ይኸው ወይ እኔ ጋር አስገቡት ተስፋ ስጡኝ። እኔ ጋር አስገቡና በቃ ኤዲቱን ይኸውልሽ ካልሆነ ማለት ነው ቅድስት ኤዲቱ ይረ አንድ አቮካዶ ነበረ ይቅር በቃ እሱን አስጨምሩትና በቃ ያዘዝኩት ብቻ አስገቡ።
ጀምረውታላ አንሳር ከጀመሩት ደግሞ እንዴት ይደረጋል? ስለጀመሩት እኮ ነው።
እንዴ እኮ ወይ እኔ ጋር አልገባም። እኔ ጋር ቢገባ እኮ አንድ ተስፋ አዎ፣ ነበር አዎ።
ልጁ
ልክ ኤዲት እ- ሲያልቅ አ- እንትን እንለዋለን ይህ አንቺ እንዲህ እናስገባለን።
ምን ለማመጣችን ነው? ስክሪፕታችን አለ።